Czy na stawieniu 800 na makę? Hello.
አስብለን አቤት።
ከሚኒሊክ ነበረ ከሚኒሊክ ስታል እሺ።
ምና የተኛ ፔሽንት ነበረ እና እሱ እናንተ ጋር የሚያሰራው ፍላጎት አለው ምን ነበር?
ታዘዘ እና የተኛ ስለሆነ ከእናንተ ጋር ትብብ አምቡላንስ እናገኛለን።
እኮ ምንድን ነው የሚያሰሩት?
እንግዲህ እናንተ ናችሁ የምትለዩት። በጣም ከበድ ያለ ልብኛ ያላቸው
አይደለም የታዘዘላቸው ምንድን ነው ነው?
ላ- ላናግራቸው እነሱ ጋር ልትሄደው እንትኑ ደረሰኝ
ደረሰኝ ሳይሆን prescription አለ።
የሰጡንን እነሱ ናቸው የሚያውቁት ባለሙያዎቹ።
እሺ
እሺ ደግሜ እደውላለሁ እናትዬ።
እሺ
እሺ